ሐዋርያት ሰላም ብርሃናት ዓለም ብርሃናት ዓለም ሐዋርያት ሰላም ብርሃናት ዓለም ብርሃናት ዓለም አስራ በምሕረት እትካው ከአው ማርያም አስራ በምሕረት እትካው ከአው ማርያም